ገበያ እባክዎት ምን ልታዘዝ?
hello ሰላም ነው?
አለን አለን። እባክዎት ምን ልታዘዝ?
እናንተ ጋር አብረን ለመስራት ፈልጌ ነበረ።
በወኪል ሆነው ነው
ይህ በወ- ወኪል ሆነው ነው የሚሰሩት ወይስ እቃ በብዛት ለመረከብ ነው?
መረከብ ነው።
እሺ እ፣ ስሞትን ማን ልበል።
አማኑኤል ጋሻው እባላለሁ።
አማኑኤል ጋሻው። እሺ አማኑኤል ጋሻው የት አካባቢ ነው የሚገኙት? አድራሻው?
አማራ ክልል አማራ ክልል ውስጥ ነው የምንገኘው እሺ አማራ ክልል የት?
ጫግኝ ከተማ።
እሺ ስለዚህ ስልክን ይዤዋለሁ። ነገ መልሰን እንደውልልሃለን። እሺ እናመሰግናለን በጣም እሺ።
እሺ።